ሄሎ ጤና ይስጥልኝ።
ጤና ይስጥልን። ትናንትና ማታ ሄሎ እሺ፣ የሰማሁት ነው።
ትናንት ማታ ሰባት ሰዓት ከስድስት ደቂቃ ዘጠኝ ብር ላዋ ዘጠኝ መቶ ላወጣ ፈልጌ አዎ እስካሁን አልተላከም በዚህ ስልክ ቁጥር ነው
እ በዚህ ስልክ ቁጥር ነው የሚጠቀሙት ቤስት ቤት?
አ ዜሮ ዘጠኝ ዜሮ ስምንት
እሺ
መከራ ከባያ ለመርኩኝ አዎ በዚህ ስልክ ነው
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ ሰን- ናቸው ይውረዱ ሲብት
ሄሎ አዎ ይሰማኛል።
እሺ፣ ይገባል። እሺ፣ የብዙ ሰው ነው እንደዚህ የቆየው። ይገባልዎታል፣ እየተስተካከለ ነው። ይገባልዎታል።
እሺ እጠብቃለሁ።
እሺ፣ መልካም ቀን።
እናመሰግናለን።
እኛም እናመሰግናለን።